ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን። Donkey Tube ነው ምል
እ ሰሞኑን እሺ የስራ እንትን አውጥቶ ነበረ።
እሺ ማስታወቂያ ከሆነ ቪዲዮ description ላይ link አለ። በ link ኡ apply ያድርጉ።
link ኡን እምቢ ብሎኝ ነው እና ለዛ ነው ምን ላይ ነው ያዩት ማስታወቂያውን?
TikTok ላይ TikTok ላይ አይደለም፣ Donkey Tube ላይ ነው ያለው link ኡ።
ነው። እሺ በቃ Donkey Tube ላይ ቪዲዮ የተለቀቀበት ላይ ቪዲዮውን ይዩትና description ላይ link አለ። በዛ link ተመዝገቡ።
እሺ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን።